ቤት ሰራና ተመሰለ እንትን በአንድ ክለብ ወድቄ ነበር እና ቦኖሱን ለኩል ይፈልግ ሀሸት ኮድ ንገረኝ እስኪ አስራ አንድ አስራ አንድ ዜሮ አራት ዜሮ አራት አስራ ሰባት ሀምሳ ዘጠኝ አስራ ሰባት ሀምሳ ዘጠኝ በአንድ ነው ወጣው። ግን የቲኬቱ total odd ቀይ ከበራ ጋር ሲካፈል ከሀያ በታች ስለሆነ ተመላሽ አይኖረውም። እሺ
ሀያ በታች አ የቲኬቱ total odd ቀይ ከበራው ጨዋታ ጋር ሲካፈል ሀያ እና ከዛ በላይ መሆን አለበት ለተመላሽ።
እሺ እሺ መልካም ቀን።